Hello አቤት።
ዋሽንግተን ነው አለ ህክምና አዎ አዎ።
ከአንገት በላይ የፈለገ ነበር ህክምና ይኖራቸዋል
አለ ነው። ዛሬ ግን አይኖሩም።
ዛሬ አሰሩ
አይ ከአንገት በላይ ሐኪም ዛሬ አይገባም።
Okay ግን ከአንገት በላይ አለ ሙሉ ህክምና
ከአንገት በላይ አለ ነው። ዶክተር የሚኖረው ግን ሰኞ፣ ሮብና አርብ ነው።
ሰኞ ረቡዕና ዓርብ ብቻ ነው አዎ
እሺ እሺ ሄሎ ሄሎ